የሚናገር አባት
የሆነ ትኬት ማለፍ ነው መዶቅ ለማረጋገጥ አሸርኩል የመቃሸኮደልንገር እንዳሆን
ልንገርሽ ጠብቀኝ አንዴ
እሺ።
እ፣ ንገረኝ ከሸርኮዱን አስራ አንድ ሀያ ሁለት አስራ አንድ ሀያ ሁለት እሺ ሀያ ሁለት ሃምሳ ስምንት ዘጠና ሰባት እ እ ሀምሳ ስምንት ዘጠና ሰባት
ሶስት game ወድቋል። እሺ ቦነስ የለውም።
እሺ እሺ፣ እሺ እናመሰግናለን።